ሄሎ ሰኒ አረ
ለምንድን ነው የምትዘጊው?
እ አልዘጋም እኮ እንትን ቻርጀር ጥቁሩ የለም እ አንቺ ጋር አስቀምጥልኝ ሰኒዬ፣ እዛ ከኋላ እሺ እሺ የሰው ነው። በእናትሽ አትመጪም ነው አንቺ እየተደወለ ነው።
እ
አው- አውሪያቸው ወድም ሀዋ የለችም።
የለችም እንጀራ ልጋግር ነው። እባክሽ አልመጣሽም ጭራሹንም አልመጣሁም። ማርያምን በቃ እሺ ቻው ተውሽ።
እ